እ እ ይህ ይሰማል እኮ ኢቲቪ ላይ ነው። library ውስጥ ኢቲቪ ላይ ነበር። hello፣ ጤና ይስጥልኝ አቶ ብሩክ፣
አቤት፣ እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ከፍሊንትስቶን ሆምስ ነበር የምደውልልዎት። እንዴት ነው?
እ ከፍሊንትስቶን ሆምስ ነበር የምደውልልዎት።
እ እሺ፣ ሰላም ነው?
እግዚአብሔር ይመስገን። እግዚአብሔር ይመስገን።
ዛሬ ብቅ እላለሁ ብለውኝ ነበር። እሱን ላስታውሶት ነበር የደወልኩት።
ስራ አሁን ያልመቼ ብሎ አስቤ ነበረ።
እም፣ እ፣ ስራ ላይ ስለሆንኩ ነው እያስተካከልኩ ነው። ሲቆይ መረጃውን እ፣
ችግር የለውም።
እንትን እንደሆነ- ቅርብ ስለሆኑ
እ፣ ቅርብ ስለሆኑ እስከ አስራ አንድ ሰዓት ክፍት ነው ማለት ይችላሉ።
እሺ መርካቶ ህንጻ ነው የገበያ የሚለዋል ገበያ ማየት አዎ፣ አዎ።
ስንተኛ ፎቅ ላይ ነው?
ድር ላይ ነው እና ገባ ብለው ወጣ ይላሉ። አስር ደቂቃ ሀያ ደቂቃ ቢፈጅቦት ነው።
መቆየት ሳይሆን እንትን ደ- ፎቁ ስንተኛ ፎቅ ላይ ነው ነው ማለት ምድር ላይ ምድር ላይ ነው። እሺ በጣም ጥሩ።
አዎ፣ አዎ።
እሺ፣ ቡና የምታፈላ ልጅ አለች። ከእሷ ፊት ለፊት ነው።
እሺ፣ እሺ።
መልካም ቀን።